ሄሎ ሄሎ
ወይ approve እንድታደርግልኝ ነበረ ቆይቷል ከአንድ ሰዓት በላይ ይሆናል አምስት መቶ ብር ይዞ አግቼ ነበር
እሺ
እስካሁን አልገባንም እ አሁን የደወልክበት ነው የቤት ቤት ቁጥር አይደለም ዜሮ ዘጠኝ
ዜሮ ዘጠኝ
ዜሮ ዘጠኝ ሀ- አርባ አንድ አርባ አንድ አስራ ሰባት አስራ ሰባት ሀያ ስድስት ሰላሳ ሶስት ሀያ ስድስት ሰላሳ ስድስት እሺ። ስንት ብር ነው አምስት መቶ ብር
እ፣ process ላይ ነው እሺ ለቻፓ አሳውቃቸዋለሁኝ እ?
process ላይ ነው ለቻፓ አሳውቃቸዋለሁ ትንሽ system አስቸግሯቸው ስለነበር ነው ይገባልሃል እሺ እሺ እሺ መልካም መልካም እሺ